በዚህ ጠብቁሻል።
Hello
አለ አቤት። ሰላም ጤና ያስጥልኝ። ሰላም ነው ይስጥልን። እግዚአብሔር አለ ይመስገን።
የዩቱብን ኮርስ ለመውሰድ ፈልጌ ነበር።
እሺ ይቻላል። እ የኦንላይን ኮርስ ነው ያለው።
እሺ በሳምንት ሶስት ቀን ለሶስት ወር ነው ኮርስ የሚሰጠው። ሙሉ እሺ በሙሉ በኦንላይን ነው የሚሰጠው። እዛው ባሉበት ሆነው ነው የሚማሩት።
እሺ እ አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይልኩልንና በኢሜይሎት ነው የሚላክሎት።
እሺ ክፍያ ስንት ነው?
ክፍያው የሶስት ወር ሙሉ ክፍያው አስራ አምስት ሺህ ብር።
Okay
እሺ ልመዝግቦት።
ቆይ እስቲ ልንገራቸውን እህ፣ family ስለሆነ የሚከፍለው
እሺ እሺ እ አሁን ላይ class ኡ ስለተጀመረ ያለፉት class ኦችን ቪዲዮ እንልክላችኋለን። ከዚህ በኋላ ያለውን መቀጠል ይቻላል ማለት ነው።
እሺ እና ትደውላለህ መልሼ እሺ እናመሰግናለን። እሺ